ሄሎ ጤና ይስጥልኝ ከልኩዳን የትምህርት ቤት ምን ልርዳው?
ኮንፈርም እንዲደረግልኝ ነበረ ዊዝድሮ አድርጌ
በዚህ ስልክ ቁጥር ነው?
አዎ እሺ፣ ስንት ብር ነው?
እ፣ መጀመሪያ አስራ አምስት ከዛ በኋላ በጠቅላላ ይዟቸዋል አስራ አምስት አምስት አምስት
እሺ የዛሬ ነው አይደል?
አዎ እሺ አንዴ መስመር ላይ ጠብቁኝ። እሺ ወደ ዜሮ ዘጠኝ አስራ ሶስት ሰላሳ ሀያ አራት አርባ ስምንት አዎ
እሺ ገብቶሎታል። አሁን check ያደርጉ። hello
ወዬ እሺ ገብቶሎታል። check ያደርጉት አሁን።
thank you እሺ እኛም እናመሰግናለን። መልካም ቀን